አቤት አለ።
የፍቅርትዬ እናት አረፉ።
እስቲ ማረም በይ እመቤቴ
ውይት አለ። መቼ ዛሬ ያረፉ አሉ እና ነገ ስንት ሰዓት እንደሆን ቀብር እደውልላችኋለሁ አሉ አለ።
ማን ነገራችሁ?
አሁን ታሪኩ ደወለልኝ።
በቃ እንሄዳለን አካል ምን ብለን እንቀራለን።
ቀረም ስማ እ?
አሁን እንዴት ቅዳሜ ቀን ይቀራል?
እንኳን ሆነ እ?
ነገ ዝም ብሎ በጧት ወጥቶ
በስመ እ?
አብ በቃ እንሄዳለን። እዛው ነው የምትቀብሯቸው መቼም አይደል?
ታዲያ የት ትቀብራቸዋለች? የት ትቀብራቸው?
ምን አውቃለሁ እንደው ሁለት ሞት እንዳት